ጤና ይስጥልኝ። ደህና ዋሉ ሰላም ነው።
እግዚአብሔር ይመስገን።
ሰው ለማስመዝገብ ነበር።
እሺ ምን ላይ ምንድን ነው ማስመዝገብ የፈለጉት? ምን ላይ ነው ማስመዝገብ የፈለጉት?
እጹብ ድንቅ ልጆች ላይ እሺ የስንት ዓመት ልጅ ነው?
የአምስት የአራት
ሴት ናት ወንድ ነው?
ሴት ነች። ሴት እሺ ምኖት ናት ለእርሶ? በሰፈር ወይም በጎረቤት የሚያውቋት ነች ወይስ? ነው?
አንድ ግቢ ነን፣ ጎረቤት ማለት ነው።
እሺ ምን ያክል ነው እኛ ጋር እጹብ ድንቅ ልጆች የሚቀርቡ ልጆችን ያያሉ አይደለ?
አዎ አሉ።
እና ፈጣን ናት ብለው ያስባሉ? ያው በጣም fast ነች። አዎ
እሺ ያው እርስዎ የሚጠቁሟት ህፃን ልጅ ከአንድ ሺህ ልጆች ነው የምትወዳደረው።
አዎ።
ተወዳድራ እኛ ወጥታ ከቀረበች ኮሚዲያን እሸቱ ጋር የአስር ሺህ ብር ተሸላሚ ነው።
እሺ።
አዎ እሺ ሙሉ ስሟና የቤተሰቧ ስልክ ቁጥር አለዎት አይደለ?
አዎ
እሺ ይንገሩኝ ስሟ ዜሮ ዘጠኝ ስሟን ስሟት መጀመሪያ ይንገሩኝ።
ስሟት በጸሎት ዘመኑ በጸሎት ዘመኑ
በጸሎት ማን ዘመኑ ዘመኑ አዎ
እሺ ስንት ዓመት ሆኗል?
አራት
እሺ ስልክ ቁጥር ይንገሩኝ የቤተሰቧን ዜሮ ዘጠኝ ሰባ ስምንት እሺ አስራ አምስት